ጤና ይስጥልኝ። ሪፖርት
ጤና ይስጥ- hello አ፣ እንትን በቴሌግራም page ኣችሁ send አድርጌ ነበር ሁለት ኩፓን እሺ፣ እ፣ ጠቅላላ ድምሩ ሺ ሰባት መቶ ነው። ያው አራት ቀን አድርጓል።
ማን ልበል ካሳይ እ?
ካሳይ
ካሳይ ካሳይ ደረጃ ነው።
ምን የሚለቀቅ ነው?
አ፣
ያልተለቀቀ ትኬት ነው የላኩት ወይስ ምንድን ነው?
እ፣ ትራንዛክሽኑም ዲፖዚት ዊዛል የተደረገ ልክ ያለን ከሀ ነው የሚለው ድረ ገጹ እ፣ ቴሌግራም በሳንቲም ፔ ነው አለ።
ቴሌግራም ላይ ከሀ ነው የሚለው ወይም ዜሮ ዘጠኝ አስራ አራት